ኧረ እንደው አንድ እንኳን ስራልኝ እንዴ ሄሎ
ሄሎ ጤና ይስጥልን አቤት ስማርት ቬሎ ክራይ ናችሁ አይደለ እ እ ስማርት ቬሎ ክራይ ናችሁ አይደለ
አይ አይደለም ይሸ- የሚሸጣለኝ እንጂ ኪራይ አይደለም።
የሚሸጥ ነው አንድ የሚሸጥ ነው ያለኝ። አዎ አንድ አንድ ፍሬ
አንድ ፍሬ ሚዜ ልብስ ሚዜ ልብስ አንድ ስድስት
እሺ እ ኒው ፕላስ ሶሉሽን ከሚባል ካምፓኒ ነበር አንድ ፍሬ ብቻ ነው ያልሽኝ
አንድ ነው ያለኝ። ሌላውማ ተሸጠ። በቃ አንድ ናት የቀረችው።
እሺ በቃ